ሄሎ ሄሎ፣ ሰላም ነኝ። አቤት።
ሰላም እንትን order ነበር ስንት ነበረች? አምሳ ስልሳ አምስት አስራ ስድስት ስልሳ አምስት አስራ ስድስት ፍቃዱ ነህ አይደለ?
አዎ እስካሁን ይኸው ደቂቃው ሊያልቅ ነው።
አልሰጡህም?
አልሰጡኝም። አዎ
ቆይ አንዴ ታገናኘኛለህ ምግብ ቤት አንዴ።
ኧረ ጭራሽ ዘወር ብለው ራሱ እያዩኝ አይደለም።
እሺ፣ አንዴት ማገናኘት የምትችለው ሰው አለ ከጎንህ?
ማንን ላገናኝሽ?
አንድን ሰው እዛ እዛ የሚሰሩትን ማለት ነው።
እሺ እስኪ እ እንካ brother እንካ እስኪ አውራ።
ሄሎ ሄሎ፣ ሰላም እንዴት ነህ?
ጤና ይስጥልኝ። እንዴት አመሸሽ?
እግዚአብሔር ይመስገን። ከ BeU Delivery ነበር። driver ኣችን መጥቶ በጣም ቆየ። order ኡን በጣም።
አልሰጣችሁትም።
አሁን የ paneer kulcha የሚባለው ነገር ትንሽ እንትን ይፈልጋል እና እሱ ብቻ ነው። ሌላውን ሁለቱን order አውጥ paneer kulcha ውን ብቻ በደንብ እንትን ማለት ስላለበት ነው። በደንብ recipe ውን በደንብ በጥንቃቄ የሚሰራ ነገር ስለሆነ ነው።
እሺ፣ ስንት ደቂቃ ከዚህ በኋላ?
almost የሁለት ደቂቃ ጨርሱታል።
ሁለት ደቂቃ።
አዎ እሺ፣ በሁለት ደቂቃ ውስጥ ግን ካልሰጣችሁት customer በጣም complain እያደረገብን ነው። እሺ፣ ቆየብኝ እያለ እኔም ሙሉ ኃላፊነቱን ወስዳለሁ። እውነት እሺ አባ። እሺ፣ ሁለት ደቂቃ ስጡት እባክህ። እሺ አባ።
ወይ ሰላም።
ወይ ይኸው ሁለት ደቂቃ እሰጠዋለሁ።
እሺ ግን ደቂቃው አልቋል። እዛው ልታስተካክልኝ ካልሆነ እሺ እሺ፣ ይስተካከላል ፍቃዱ። እሺ አባ